ጤና ይስጥልኝ።
አብሮ ይስጥልኝ። ሊፋን መንደርደሪያዎች ምን አለ?
ሊፋን አም- ሊፋን አምስት ነጭ ነች።
እሺ ሁለት ስንት ነው የፈለገው?
ስንት ነች? ሁለት ሶስት ነች።
ሁለት ስንቱ?
እኔ እንጃ እማዬ፣ ሞዴሉን አልሰማሁም።
እሺ ሁለት ሺህ አስር እና አስራ ሁለት አለን።
ነጭ ነች ነጭ
እሺ ሁለት ሺህ አስራ ሁለት አናያዩት አንድ ለአንድ ሚሊዮን አንድ መቶ ሺህ ብር ድርድር ይኖረናል።
አንድ ሚሊዮን አንድ መቶ ሺህ አዎ ድርድር ይኖረናል።
ባንክ ይመቻቻል።
አዎ ባንክ ይመቻቻል።
ሁለት ሺህ አስራ ሁለቱ ማለት ነው።
አዎ ሶስት አራት መ- አ- ሶስት ቆይ አንዴ ዳቦ-
ነጭ ነጭ ነች።
ገብቶኛል አባት። አዎ ሶስት መቶ ሺህ ይመቻቻል።
ሶስት መቶ ሺህ okay።
አዎ ድርድር ይኖረናል።
የኔ ዶሮ